መርጃ
ትላንትና ቤት ድሮ አድርጌት እንገባለን። እሺ አንድ የቤት ቤት ቁጥር ንገረኝና ቼክ ላድርግልህ።
አስራ ሁለት
እሺ የደወልክበት ነው።
የደወልኩበት እሺ አርባ ሁለት ሰላሳ ሁለት ሰላሳ ሁለት አዎ።
ቁጥር ነው።
ስድስት መቶ ብር።
እሺ አንድ መስመር ላይ ጠብቀኝ። እሺ ቼክ ላድርግልህ።
እሺ አይ፣ አይደለም። ወዲያውኑ እኔ ትናንትና እ፣ ዛሬ ስንት ቀን ነው? withdraw የጀመረ- withdraw ከደው- ከደው ወዲያውኑ እንትን- አይደለም፣ በንግድ ባንክ። አዎ።
ሳሊሁ መድናህ አይደለ?
አዎ፣ ዛሬ process ላይ ነው ያለው። አሁንም እ፣ ለ support አሳውቅልሃለሁ። እሺ transaction ስትበዛ እየቆየባችሁ ነው። ትንሽ ጥቀሱ። hello ሳሊህ።
አይ፣ አይ፣ እሺ እሺ እሺ፣ መልካም ቆይታ።